ሰላም ጤና ይስጥልኝ ChipChip
ሰላም ሰላም አለሁልሽ። app- app ኡን አውርጄው ነበረ እሺ ግን ሳስገባ ስልክ ምናምን እ፣ phone ኡ already exist ሆኗል እያለ ይመልስብኛል። ምንም እንትን አይል- አይቀበለኝም።
እ፣ እንትኑን ያሳዩታል product ኡን
መጀመሪያ ያመጣልኝና ከዛ address ምናምን ሙይ ብሎ ያመጣልኛል። ልክ እሱን ስሞላ text ከእናንተ ይገባልኝና እሱን ስሰጠው እም።
የሆኑ ሰከንዶች ይቆጥርና exist አድርጓል ምናምን ይለኛል።
እስኪ screenshot ኡን ይልኩልኛል። አርባ አራት ቤቱን ስልካችን ያውቁታል።
እ እ አላውቀውም።
እሺ ልንገሮትና እስኪ እምቢ የሚለዎትን part screenshot ይላኩልን።
ቆይ እሺ፣ እሺ ንገሪኝ።
ዜሮ ዘጠኝ አርባ አራት እሺ፣ አስራ አንድ ዜሮ ስድስት ዜሮ አራት
በዜና ምልክልሽ እ በዚህ በአርባ አዎ።
አራት ቤት ነው ቴሌ ምልክልሽ።
አዎ ቴሌግራም ላይ ይላኩልን።
እሺ እሺ እሺ